ጤና ይስጥልኝ ምርት ቤት
ትክክል ሰላም
አለን።
እሺ
አሁን ወደ አራተኛ ጊዜ መደወሌ ነው። ከነጋ
እሺ
አራት ሺህ ብር ትናንት ወደ ቴሌ ብር ዙርጌ አልገባልኝም። ካልሆነ ወደ እንትን መልሱልኝ እስኪ ወደ ቤት ቤት መልሱና ዛሬ የሚሰጥ ከሆነ እኛ እኮ መመለስ ስለማንችል ነው ይቅርታ። በተፈጠረው system ችግር ምክንያት ነው ማ- schedule አድርገው manual እያስገቡላችሁ ያሉት። እኛ ማሳወቅ ነው እንጂ እንትን ማድረግ አንችልም። ስብሰባ አድርገውም አውርተውበታል ሁለቱ ቤስት ቤት እና ቻፓ ሳንቲሞች ማለት ነው። ስለዚህ ትንሽ ታገሷቸው እባካችሁ።
ት- ትናንትና እኮ ነው እንዴት እሺ፣ አሁን አዎ አዎ ትናንትና ነው fail ያደረገው እና የትናንት transaction ኦች ናቸው የያዙት የተያዙት የብዙ ሰው ነው ያንተ ብቻ አይደለም። እና ትንሽ ስለበዛባቸው ነው የዘገየው።
አይ እሺ፣ የተቸገረውን ሰው አትረዱም ታዲያ? ትናንትና ነበረ አሁን እንትን ላይ ቴሌግራም ላይ ጽፌለት ነበር ገንዘቡን ፈልጌ ነው።
እህ እ?
ገንዘቡን በጣም ፈልገው ነበር እንጂ እኔ አጠቀቅ ነበር ግን አጋጣሚ ነው እና ገንዘቡ የለኝም እሱም ብቻ ነው።
ገብቶኛል። እሺ በቃ እኛ የቻልነውን እያደረግን ነው ቶሎ እንዲያስገቡላችሁ።
እስኪ check አድርጊና የላኪለት በእናትሽ እህ ምን አልከኝ?
የአሁን እንዲያስገቡልኝ አድርግልኛ። manually የሚያስገቡ ከሆነ እኮ ሰው መርዳት ይችላሉ በመሀል አዎ እሺ። ቤስት ቤት ስልክ ቁጥር የደወልክበት ነው?
አዎ፣ ስንት ብር ነው?
አራት ሺህ ብር አራት ሺ እም።
እሺ በቃ ሰው ስላለው ይክፈትልኝና ሄሎ
ሌላ ሌላ ይሰማል።
እሺ አሳውቅልሃለሁ በቃ እሺ
እሺ እሺ እሺ መልካም ቀን